ይስጥልኝ አሽቴ ደንኝ በኩል ምንድን ነው? ጤና ይስጥልኝ ጤና ይስጥልኝ አሽቴ ደንኝ በኩል ምንድን ነው? ይሰማዎታል ደንበኞች ይሰማዎታል? ደንበኞች መስመር ላይ አሉ?
ሄሎ
ጤና ይስጥልኝ hello።
ይሰማዎታል?
ኧረ ይስጥልን እ አሁን በ ከሁሉ ስፖርት ከቴሌ ብር ወደ ሁሉ ስፖርት ብር አሳልፌ ነበርና እሺ እ አላለፈም አልገባሎትም እ አልገባም።
አሁን ነው ያሉኝ ደንበኛችን።
አ አሁን ከአምስት ደቂቃ በፊት ነው ስንት ብር ነበር ያስተላለፉት?
መቶ ሰማንያ
ስም አለ ደንበኞች እ ስሞትን ማን ልበል የእርሶ ብርሃነ ብርሃነ ብርሃነማ ግርማ
ስልክ ቁጥር በዚህ ነው የሚጠቀሙት ቴሌብር ላይ አ አ አ በዚህ ጋር
አርባ ዘጠኝ መጨረሻው ማለት ነው።
አ
እሺ ደንበኛችን መቆረጡን የሚያሳይ text message ገብቶልታል ከቴሌብር?
አ አ ገብቷል።
እሺ እሱን screenshot ያነሱና በምነግረው ስልክ ቁጥር በቴሌግራም ይለኩልናል።
እሺ እሺ
እሺ ያዙ ስልክ ቁጥሩ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሃምሳ አምስት በቴሌግራም ነው።
በዚህ ስልክ ቁጥር በቴሌግራም አዎ ስሞትንና ስልኮትንም ይጻፉበት ከስር።
okay እሺ አመሰግናለሁ።
እሺ ደንበኛችን ሌላ የምንረዳውት ነገር አለ?
አ በቃ ስለደወልን እናመሰግናለን። አገልግሎት ላይ አድማስ ተከታተሉን። እስከምትመጣ